ሄሎ ሄሎ
አቤት
እንደምን ነው?
ሰላም እግዚአብሔር ይመስገን።
እም፣ እም፣ ጉዳዮት
እ ምን ነበር ጉዳዮት?
አይ እሱን ድንቅ ልጅ ጠቁሜ ስንተኛ ላይ እንደሆነ ማወቅ እችላለሁ?
እሱን ማወቅ አይቻልም። ከዚህ በፊት አስመዝግበው ነበር?
አዎ።
አስመዝግበው ከሆነ እንደውልሎታለን።
እሺ። በሌላ ስልክ ነው ግን ያመለከኩት።
ባስመዘገቡበት ቁጥር እንደውላለን።
እሺ፣ እሺ፣ እናመሰግናለን።
ችግር የለም።